Good afternoon ካፕስ for example please።
ሰላም ነው፣ እንዴት ናቸው?
እግዚአብሔር ይመስገን። ጦሪያ
ምንድን ነው ፓኬጅ ያላችሁ? ሞሮኮ ሳሙና ምናምን ወይ ማሳጅን ጨምሮ ነገር steam sauna jacuzzi አለ አን- አራት ሶ- አንድ ሺህ ሶስት መቶ ብር ነው።
እሺ፣ ሞሮኮ አለ ከሁለት ሺህ ሰባ ጀምሮ እስከ ሶስት እስከ ሶስት ሺህ ስድስት መቶ ሰማንያ ብር።
እሺ። ምንድን ነው እሱ? ሞሮኮን እስኪ ንገሪኝ።
ሞሮኮ ከሆነ steam ውስጥ ሆነ መታጠብ ነው። treatment ተቀብቶ መታጠብ ነው የሚሆነው።
እሺ፣ እ፣ ማሳጅ ከሆነ ደግሞ የ oil massage ነው ብቻው ይቻለ የኦይል ማሳጅ አዎ። ሞሮኮ እና ማሳጅን ጨምሮ አለ አለ። አዎ መጀመሪያ ሞሮኮ ይሰራሉ፣ ከዛ ማሳጅ።
አይደለ?
አዎ አንድ ላይ ነው ፓኬጁ? አንድ ላይ ፓኬጅ አለው ሁለቱ?
አ- አንድ ላይ ፓኬጅ ከሆነ ደግሞ ሰላሳ ደቂቃ light massage ያለው ሞሮኮ ውስጥ አለ።
እሺ፣ እሱ ከ- ከ- እንደ treatment ኦቹ የሚለያዩ ለዛ ነው።
Okay። ሞሮኮ ውስጥ ምን ያህል ማሳጅ አልሽኝ?
ሰላሳ ደቂቃ light massage።
አዎ፣ እሱ already ያለ ነገር ነው አይደል?
አዎ አዎ
Okay፣ እሱ ስንት ነው ሞሮኮ አሪፉ የሚባለው?
ሶስት ሺ ስድስት መቶ ሰማንያ
ሶስት ሺ ስድስት መቶ ሰማንያ ሰማንያ። አዎ።
Okay። እንትን ምንድን ነው ዛሬ ያላችሁ እንዴ ቦታ ስንት ሰዓት ላይ?
ስንት ሰዓት ነው ቦታ ያላችሁ? እስኪ ንገሪኝ። ወደ ዘጠኝ ተኩል ምናምን
አስር ሰዓት።
አስር ሰዓት አለ።
አዎ
አስር ሰዓት በቃ ሴንታቲ ጋሻው ብለሽ ያዝልኝን አሁን confirm ላድርግሽ።
እሺ። ወይ confirm እርግጠኛ ሁኑና ወይ ሊያዘለት ይቆይ።
አ፣ ያዥልኝና ጋሻው ብለሽ ለሁለት ሰው አሁን አሁን እደውልልሻለሁ። የኔ ኮሌጅ እሺ።
ደውዬ እሺ ዜሮ ዘጠኝ ስልኮት ዜሮ ዘጠኝ ዘጠኝ አስራ አንድ እሺ
አስራ ሰባት እሺ አስራ ሁለት እሺ አስራ ሰባት እሺ ይዤሎታለሁ። ሁለት ሰው አስር ሰዓት ላይ ያ- ያሳውቁኝ።
እሺ መልካም ቆይታቸው። እሺ